ሄሎ አውረሽ ስልን ሰላም ነው?
እግዚአብሔር ይመስገን።
ዳማስ እቱ ነበረሽ እና ሙሉ ቀን ፈልገን ነበር እና ማ- መስሪያ ቤታችሁ የት ነው?
ስንት ሀምሳ ነው ዋጋው?
ስምንት ከሀምሳ አዎ መጨረሻው ነው።
ስምንት ከሀምሳ ነው ዋጋው።
ድርድር የለውም።
ባንክ ይመታተል አራት መቶ ስምንት ከሀምሳ ዋጋው ነው።
እሺ በሽ